Hello ጤና ይስጥልኝ ቤስት ቤት
ኤፍሬም ነኝ። ኤፍሬም ዶላር።
እሺ እንትን የሆነ አንድ shop አለ እና እሱኛው ላይ በአንድ ቲቪ ብቻ ስለምጠቀም ማለት ነው እሺ
እ ቁጥሩ እንደዛ እንዲስተካከልልኝ ነበር። ኦ ግን እንዴ- ቁጥሮች ተመ- ከ- ተመሳሳይ አይደሉም ከ cashier ላይ ካለው ጋር ቲቪ ላይ ያለው
አሁን የ- የትኛው shop ነው ያንተ መሰላለህ?
ቴሌ አስራ አንድ ኤልያስ አንድ የሚለው አዎ።
ለ- የ cashier ኡና የ TV ላይ የሚታየው ነው ያልተመሳሰለው።
አ እሺ AnyDesk ላክልን።